የሰጠው የታመነ ነው የታመነ ነው የታመነ ነው በተናገረው እንዲዋርገው እንዲዋርገው እንዲዋርገው ተስፋን የሰጠው የታመነ ነው የታመነ ነው የታመነ ነው በተናገረው እንዲዋርገው እንዲዋርገው እንዲዋርገው በተናገረው እንዲዋርገው እንዲዋርገው በተናገረው እንዲዋርገው እንዲዋርገው በተናገረው ነው ለኔ ያረገው ነው ለኔ ያረገው በተናገረው ነው ለኔ ያረገው ነው ለኔ ያረገው አይመስለኝም ነበር ጌታ ነው የሚፈጸም ወይም ሕይወቴ ዞር ብዬ ሳየው ይሁሉ ይሁን እንጂ ያለው ግን ይሆናል እሱ መች እንደ ሰው ተናግሮ ዝም ይላል ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል ለሱ ምን ይሳናል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል ለሱ ምን ይሳናል ልዑልን መጠጊያ መጠጊያ ያደረገው ሰው ተማምኖ ይኖራል የለም ያሰጋው የትየን መጠጊያ መጠጊያ ያደረገው ሰው ተማምኖ ይኖራል የለም ያሰጋው ተናግሮ ማድረግ እርሱ ብቻ ያውቃል። ታዲያ ወንድሜ ሆይ ጌታ ምን ብሎሃል? ጠብቀው ተስፋህን አትወላውን ጽና የተናገረህ ሲፈጽም ድታይ ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል ለሱ ምን ይሳናል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል ለሱ ምን ይሳናል ተስፋን የሰጠው የታመነ ነው የታመነ ነው የታመነ ነው በተናገረው እንዲሁ አረገው እንዲሁ አረገው እንዲሁ አረገው በተናገረው እንዲሁ አረገው እንዲሁ አረገው በተናገረው እንዲሁ አረገው እንዲሁ አረገው በተናገረው ነው ለኔ ያረገው ነው ለኔ ያረገው በተናገረው ነው ለኔ ያረገው ነው ለኔ ያረገው ተናግሮ ማድረግ እርሱ ብቻ ያውቃል። ታዲያ እህቴ ሆይ ጌታ ምን ብሎሻል? ጠብቂው ተስፋሽ አትብላዊ ጽኚ የተናገረሽ ሲፈጽም ደታይ ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል ለሱ ምን ይሳናል ኤልሻዳይ ነው ያለው ይፈጸማል